Hello
Hello
ሰላም ነው? እንዱ ነህ?
አዎ እንዴ ነኝ።
እሺ ይቅርታ ከቤት ቤት ነው የምደውልልህ።
እሺ እሺ።
ይኸውልህ ከላይ የሰው ምልክት ያለው ጋር ስትነካ bet list የሚል አለ ማለት account history ከዛ bet bet list የሚል አላገኘህም?
አይቻለሁ አግኝቻለሁ።
profile የሚል ጋር profile ከታች bet list ይላል።
አዎ bet list የሚለው ላይ ቀኑን ስታስተካክለው የቆረጥኩን ትኬት ታገኛለህ እዛ ላይ።
የኛው የት ቦታ ነው ቀኑን ማስተካከለው? week የሚል አለ።
መቼ ነበር የቆረጥከው?
November ሀያ ስምንት
እኮ from እና to የሚል የለም?
ሮም እና አቱም ይላል። አ from የሚለው ላይ የቆረጥክበትን እና ከዛ እስካሁን ቀኑን ማ- አስገባና የዛ- ዛሬንና አ የቆረጥክበትን ቀን አስገባና search አድርገህ እሱ ላይ ትኬቱን ያመጣልሃልና cashier code የምትል ታች ላይ አለች እሺ ሰባት digit እሷን ጻፍልኝ።
እሺ እሺ እናት እሺ አመሰግናለሁ። መልካም ቀን።
እሺ መልካም ቀን።